የወለደና የስተላም ቤት ረዴት ነኝ።
አዎ ጤና ይስጥልኝ። አንድ ሰዓት በኋላ ደውዬ ነበረ።
እሺ
እንትን ገና ቼክ ላስተካክል እያለ ነው እኮ ወደ ቴሌግራም ሚሴጅ ላይ እሺ፣ ምን ነበር ጥያቄ? እንደም እንትን ዲቮርስ ላይ አድርጌ ወደ ሲቢ ብር አካውንት ቁጥር ላይ ስታረግ የተላከልን ቴክስት ልክልን አለ።
ከዛ ምንም አልገባም እኮ ብር አምስት መቶ ብር ነበረ። የሚጫወቱ game ደግሞ ሌላ ቁጥር ነው ሰባ አራት ችግር የለውም። deposit ስታደርግ የተላከልን message ላክልንና ለቻፓ ወይ ለሳንቲም እንትን እንልላቸዋለን። እሺ የቻፓ ወይ ለሳንቲም check እንትን እንልክላቸዋለን።
ሌላ ቁጥር ነው የምደውሉ ቻፓ
ይል አይደለም። አንተ deposit ስታደርግ የተላከልን message አለ አይደለ? እሱ message ላክልን።
ሁሉም ነገር ላኩትን ወደ ቴሌ
ወደ ቴሌግራም ልከዋል።
አዎ በቃ ችግር የለውም። እሺ ሁሉም የሚጫወቱ
ማነው ስምህ? ቴሌግራም ላይ እኔ መሐመድ አሚን ነው። መሐመድ አሚን።
እስኪ አሁን hi በለንና እንያው።
እሺ። አይ አይ እሺ